ሄሎ ሄሎ አቤት።
My Burger ነው አይደል?
አዎ፣ አሁን ደውዬ ነበረ እሺ፣ እ፣ ቴሌግራም ላይ ስላላገኘሁሽ ነው። አንቺ ስልክ ቁጥር ያዥና ደውይ እንትን በይልኝ ላኪልኝ እሺ።
ዜሮ ዘጠኝ ሀምሳ አንድ ዜሮ ዘጠኝ ሀምሳ አንድ ዘጠና አምስት ዘጠና አምስት ሰላሳ
ሰላሳ
እም፣ ቀንዴ እ፣ ሰላሳ ዘጠኝ
ሀያ ዘጠኝ ያ አዎ እሺ፣ እሺ፣ እሺ አመሰግናለሁ።
እሺ፣ እሺ።